ጤና ይስጥልን ማሪ ባባ።
hello
ጤና ይስጥልን።
እንዴት ዋላችሁ?
እግዚአብሔር ይመስገን አባት።
አለን ዳማሱን ፈልጌው ነበር አለ
van ነው ወይስ normal?
ቫኑ ቫኑ ቫኑ
እስቲ ቁጥር ልስጠው ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አስራ አንድ አንድ እሺ፣ ሀያ እሺ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና አዎ።
እሺ እናቴ